ሰላም ጤና ይስጥልን። በሽት በየት ቤት ነው የምለዳው?
ለመጠቀም ፈልጌ አከፋፈቱ ጠፍቶብኝ ነው አቅቶኝ ነው።
ምን አልከኝ?
አ- አ- እንዴት እንዴት እንደሚከፈል
እሺ ቤት ቤት dot bet ብለህ Chrome ላይ search ታደርጋለህ።
ቤት Hello?
ቤት የሚለው ላይ አቤት ቤት ቤት dot bet ብለህ Chrome ላይ search ታደርጋለህ።
አ፣ ከዛ እንጂ ዘጠኝ ብለህ ስልክህን ታስገባለህ። ከዛ አ።
password create ስታደርግ አንድ capital letter አንድ small letter ታደርጋለህ። ከዛ symbol ትጠቀማለህ። symbol ቤ- ማለት ወይ አ።
የምስል የኮከብ ምልክት ሊሆን ይችላል ወይ ቤት ደግሞ እ፣ ቤት ቤት ብዬ ነው የምጀምረው ስጽፍ
አዎ ቤት ቤት dot bet
dot bet እሺ
ከዛ register የሚለውን ትነካዋለህ።
እሺ እሺ
እሺ መልካም ምሽት።
እም።